hello
hello ሄሎ ሄሎ
አዎ ጤና ይስጥልኝ አይሰማም
እሺ ይሰማል ሰላም ጤና ይስጥልኝ እግዚአብሔር ይመስገን ሰላም ናችሁ ደህና እግዚአብሔር ይመስገን አለን መረጃ ለመጠየቅ ፈልጌ ነበር እሺ ምን ነበረ
Telegram channel አላችሁ እንዴ ሴቱ ጋ ነው አይደል የደወልኩት
እንደውም YouTube ነው ግን Telegram channel የለም የላችሁ ማለት አይ እዛ ላይ የሆኑ አዳዲስ የወጡ add አድርጉ ምናምን የሚሉ እንትኖች ነበሩና
እሱ የእኛ ቻናል አይደለም ከዚህ በፊትም አሳውቀን ነበር እህ ለስማቸው ነው እንጂ የእኛ ቻናል አይደለም የ Telegram channel የለም የላችሁም ማለት አይ እዛ ላይ የሆነ add አድርጉ በሚል የወጣ እንትን ነበርና የማጭበርበር እንትና ወይስ የእናንተ ነው ብዬ ለማጣራት ነበረ የእኛ አይደለም እንግዲህ ያልተበላው ብዙ ተከታታይ የሚጠቀሙበት ነው የእኛ አይ።
አይደለም።
በቃ እሺ እሺ አመሰግናለሁ እናመሰግናለን እሺ እሺ